ሄሎ ሄሎ እንዴት ዋልሽ? አለን እግዚአብሔር ይመስገን ሰላም ነው።
አለን። check አረግሻቸው?
አዎ አረኳት። የለችም እሷ ጠዋት አምስት ሰዓት ስደርስ የለችም ነበረ።
አዎ እንደገና ተመልሼ ስምንት ሰዓት ሊሞላ ስትሄድ አሁን ገና ወጣች። ስብሰባ ገብተው ነበረ ከአምስት ሰዓት ጀምሮ አሉ።
አዎ
በቃ እንደማላገኛት ሳቅ ደወላ ደውላ ተይው አሁን ጋር ምሳ እየበላ ነው አለች። ዘጠኝ ሰዓትም ተመልሼ ሄደ እዛ እሺ ብዬ ኮፒ አድርጊና አስቀምጭልኝ ስትወጪ እሺ ደውዬ ወይም የምትወጪበት አንድ ኮፒ አድርጊልኝ አለች። ኮፒ ቁጭ አደረኩላት። ዝም ብዬ አሁን እንግዲህ ስገባ ሄጄ ጠብ እጠይቃታለሁ። ላ ላ